Hello
Hello ሰላም ጤና ይስጥልኝ። Hello hello Hello ሰላም ጤና ይስጥልኝ።
Yeah እ፣ ከ Best Bet ነበር ምደውልልህ።
አይ Hello? Hello
አይ ከ Best Bet ነው ምደውልልህ።
Please please I don't understand you understand mad understand I'm calling from Best Bet
Please who are you
እ? እ?
Who are you